hello
hello አቤት
અ, ቱቱ ኑድልስ ነው ገርጂ branch?
ገርጃው
እሺ ከ BeU delivery ነበር የምደውለው order check እንድታደርጊልኝ ፈልጌ ነበር።
እሺ በ order number 89 86 75 ቆይ አንዴ ወዴ order ታዟችሁ ነበር አይደለ? fried fish noodle
fish noodle ነው
እ፣ የለም ብለው እኛ ጋር የለም ብለው ወደ ፍሬንድሺፕ ልከውኛል እያለኝ ነበረ driver ሩ።
ይዞ እየመጣ እኮ ነው ደውዬለት ቆይ እየተወሰደው ምናምን አሉ አልደርስም ብሎ ነው እንጂ አረ
እውነት አሁን ሁለት ቤት አሁን ደውሎ ነበር እሱ ራሱ ግን እን- ግን መጀመሪያ እናንተ ስታዘዙ ማለት ነው እሺ እንደሌለ ካወቃችሁ የለም እ፣ ማለት ችሉ ነበር አይደለ?
አይ ነው እንትን እዚህ ገርጂ noodle አዶ ማለት ነው እዛ ስለሚመረት ከዛ ወደዚህ እየመጣ ነበር እና የቆይ part ነው ሌላ ሁለተኛ ተጨማሪ ኦርደር ይዞ ማለት ነው እሱ ቦሌ ነበር ኦርደሩ እና እዚህ ከምትቆይ ከሚቆይባቸው ከዛ ውሰድ ስላልነው ነው እሺ እዛ እየሰሩ ይጠብቁ በዛ ኮይ ምናምን ብለነው ነው ም።
ይከተበላል ኦኬ